መዓዛ እባላለሁ። እባክህ ምን ልርዳዎ?
አይ እኔ ፈልጌ ድረገጻችሁን ፈልጌ ፈልጌ ነው ምን አሉኝ?
ድረገጻችሁን ፈልጌ ነው
ምን ፈልጌ ነው አሉኝ? ይቅርታ ድምጾት አልሰማሁም።
ድረገጻችሁን
ስራ ፈልገው ነው?
አዎ ድረገጻችሁ
ድረገጻችሁ የቴሌግራም ቻናላችንን ነው የፈለጉት ወይንስ አዎ ቴሌግራም ቻናላችን? እሺ ከዚህ በፊት ተመዝግበው ነበር እኛ ጋር?
አዎ
በዚህ ስልክ ነበር የተመዘገቡት?
አዎ
መልካም እሺ። በዚህ በ- በዚህ ስልክ ከተመዘገቡ ፈልጌ በዛ እንዲላክሎት አደርጋለሁ።
እሺ እሺ እናመሰግናለን። መልካም ቀን